ጤና ይስጥልኝ ከኢትዮጵያ ሮዳስ ነው የወካው ልርዳዎት?
ማሽን ነበር። እሺ
ጊዜ አይዲዮት ላይ ነግሩኛል። ለመኛቸው እ አስራ አራት አምሳ አንድ
ከቢጫ ወረቀቱን ነበር ያዩት።
ምን አለ?
መስመር ላይ ያለ ደንበኛችን አዎ
ከቢጫ ወረቀቱን ነበር ያዩት።
ወ- ወ- አዎ፣ ወረቀቱን ነው ወረቀት እንትን ላይ ጻፈ።
እሺ፣ ያስመዘገቡበትን ስልክ ቁጥር ይነግሩኛል?
አንድ አላስታውሰው።
እሺ፣ TIN number ዎት።
ሶስት ዜሮ ዜሮ
እሺ፣
አርባ አንድ
አርባ አንድ ዘጠና ዘጠና ሰባት ዜሮ ሶስት ሰባት ዜሮ ሶስት ዜሮ ሶስት እሺ፣ መስመር ላይ ጠብቁኝ። እሺ፣ እየፈለግኩለት ነው ደንበኛችን።
እሺ እሺ።
ኢኢኤልፒኤ ክለብ ኖት
አዎ በአብሪቬሽን የተጻፈው አዎ አዎ አዎ
እሺ፣ ደንበኛ
ምን አሉኝ? ሄሎ